ሌላው አቤት ሄርሜላ ነኝ። ምን ነበር?
hello አቤት አቤት፣ አይሰማም።
ይሰማል። መሰረት ነሽ ማንሽ?
ሄርሜላ ነኝ። ምን ነበር?
የሆነ order ይዤ ነበረ እና ቅድም
እሺ
አ location ኡ አይታወቅም ብዬ ነግሬያቸው ነበር። አሁን ያለኝ ቦታ ደርሼ ስደውልለት ስልክ አያነሳም። customer እሺ፣ order number ንገረኝ።
ሀያ አራት ሀምሳ ስምንት ሀያ ስልሳ ስምንት ሀያ አራት ሀምሳ ስምንት ሀያ አራት ሀምሳ ስምንት አዎ ጫፍ ላይ ነው ያለው። ቶሎ መልስ ስጪ በእናትሽ።
እሺ እሺ፣ አስር እሺ፣ ደቂቃ አንቺ አስር አንቺ ቦታ ኧረ አስር ደቂቃ ትላለች እንጂ አንቺ ብታ- አንድ ብታሰሪ ነው ምን አስር ደቂቃ አስር ደቂቃ ትላለች።
ደቂቃ። እኔ